ሄለው ሰላም ሰላም እንዴት ነህ?
ትናንትና አሸነፈው ስፔስ ቤት።
እሺ ከዛ ደግሞ ሴንቲሜን ውስደውን አድርገው።
እሺ፣ አንዴ መስመር ላይ ጠብቀኝ። እሺ እሺ
ሄሎ
ሄሎ ሄ- ሰላም ጤና ይስጥልኝ መስት ቤት ሰላም ትናንትና አሸነፈው እ?
ትናንትና እሺ ከዛ ደግሞ ውትርን አድርገው።
እሺ አልገባም አልገባኝም። በእንዲህ እናለን ኦኬ ቤስት ቤት ቁጥር ንገረኝ እስኪ ዜሮ ስጥ አስራ አምስት እሺ
ዜሮ ስጥ አስራ አምስት እሺ
ዜሮ ስድስት እሺ አስራ ሶስት አስራ አምስት አስራ ሶስት አስራ አምስት ነው አዎ ስንት ብር ነው ስምንት መቶ እሺ ጠብቀኝ አንዴ እሺ
አስራ ሶስት አርባ ሰባት ነው ቁጥሩ ይቅርታ አይ አስራ ሶስት አስራ አስራ አምስት አስራ ሶስት አስራ አምስት መጨረሻ አስራ አምስት ነው።
አስራ አምስት ዜሮ ስድስት አስራ ሶስት አስራ አምስት አይደል አዎ እሺ እሺ እሺ
ስምንት መቶ ብር okay ይኸውልህ እም፣ ትንሽ ጠብቋቸው እሺ ትናንት የ system ችግር አጋጥሟቸው ስለነበረ ነው SantimPay ዎች እና ይገባል እሺ እሺ እናሳውቅላቸዋለን እኛም ግን ትንሽ ታገሷቸው የሁል- የብዙ ሰው ስለሆነ አ ሁሉንም schedule አድርገው እያስገቡት ነው እሺ እሺ እሺ መልካም ቀን እሺ አመሰግናለሁ።